ሄሎ
እህ
ሄሎ ጤና ይስጥልኝ
አሁን ኦሮሞ እንግሊዝ
እ፣ ኦሮምኛ የለም አማርኛ ነው።
አፋን ኦሮሞ ወተን ጅርታ ይረ
መልሰው ይደውሉ መልሰው ይደ- እ መስመሩ ስለተያዘ ነው መልሰው ይደውሉ
ይቅርታ በቃ አፋን ኦሮሞ ላይ ማለት ነው እንደኛ
መልሰው ይደውሉና እ፣ ይገናኛሉ ከኦሮምኛ ጋር ሲስተሙ ስለተያዘ ነው
ተበሰለ